ሰላም ጤና ይስጥልኝ።
ጤና ይስጥልኝ።
እግዚአብሔር ይመስገን። ድርጅት ላይ ነው የደወሉት መለዳዎች እ፣ ስራ ለማመልከት ነበር።
ቪዲዮ ስር ማስታወቂያ የተሰራበት ቪዲዮ ስር link አለ።
okay፣ በሱ ነው መመዝገብ የምችለው?
አዎ
እሺ። እንትን እ፣ po- positive ነው ምናምን የሚለው ነገር ግን ግልጽ አልሆነኝም ነበር።
ስለ ራሱ የሚገልጽ personal portfolio ካለው link ያስገቡ፣ ካለ ይለፉት።
አላልፍም አለኛ።
አሁን ያልፋል፣ ተስተካክሏል።
እሺ፣ እሺ፣ አመሰግናለሁ።